lo conocemos o quintápilmente lo que va a conocer.
ባህር ብቻ የአንድ ቀን ነው ማዳመጥ ምችል
ቁጥር በቀን ሰላሳ ደቂቃ ነው ማዳመጥ የሚችሉት።
እና መች ደህና ደህና ሙዚቃ አለ
ቅራም
እ?
ልጅ ይቅርታ ምናልባት አልተሰማንም።
ድንገት ማለት
ይቅርታ ምን አለ እንዳለ ይቅርታ
ሙዚቃ ማዳመጥ አልችልበት የጅሪ ሙዚቃ ነው ያገኘው
ሙዚቃ ማድመጥ ደግሞ ባይዶ አገልግሎት ድንጫኑት ሙዚቃ አገልግሎት ቁጥርን ብቻ የቋንቋ አማራጮች አሉ። እነሱን እየቀያየሩ መጠቀም እንችላለን።
እሺ
እሺ፣ ስለ ደውል ይቀናል። መልካም ቀን።
ለሁላችን